አልተከፈለልኝም።
hello hello
ሰማ አዎ ይሰማል። ብር እርዳታ እ አሁን ከቴሌ ብሬ ወደ እናንተ account ብር ገብቶ ነበር።
deposit ነው ያደረግሽው?
አዎ ግን በስህተት ነው።
ቆይ አንዴ በምን አሁን እንዴት በደወልኩት እንደ ማለት እንዴት deposit እንደሆነ ባንክ ይሰራል። አዎ
እስኪ ቆይ check ላድርግልሽ።
እሺ።
ዛሬ ለ national ID ነው የከፈሉት። ጽዮን ሰለሞን አይደለ?
እሺ ለ national ID ነው የከፈለው።
አዎ አዎ።
አመሰግናለሁ።
አመሰግናለሁ።
በቃ እሺ።